Hello አቤት፣ ሰላም ነው?
ሰላም ነው አይደል?
እግዚአብሔር ይመስገን ደህና ነኝ።
አ- አለን አለን። ይሄኛው እንትኑን ለመስራት የሞከርኩ ነበር እና እ፣ እንደ አዲስ file ኡን extract ለማድረግ አስቸገረን ነው ወይ አድርገህ ትመ ይሄን ታመጣልናለህ? ይቅርታ ይሄኛው አይሰራም corrupt ነው ይላል።
ምን ላምጣሽ?
ይሄኛውን ፋይል አሁን ያን ፒኬር ይሄኛው እ፣ ሌላ ኮምፒውተር ላይ extract አድርገውና መልሰ እዚህ ላይ አስቀምጠው።
Okay፣ ሌላ
ከዚህኛው ተጨማሪ ፋይል አለው።
አሁን መጀመሪያ okay፣ ከዚህኛው ሌላ አለ አዎ ከዚህኛው ሌላ ይኸው download ላይ አለ።
Download ላይ አለ እ?
Application አድርግልኝ display ላይ
እሱ እሱ እንዴት ላድርግ?
እ? ይሄኛውን file extract አድርገው extract አድርገው ነው ኮፒ አድርገህ አ አ Extract ካደረገልክ በኋላ ወደዚህ PC ደግመህ ገልብጥ። ይችኛውን ብቻ ማለት ነው፣
እሺ፣ ምን generic ኡ ነው ያኛው viewer?
Generic ኡን ብቻ
እሺ፣ እሺ፣ በቃ እሷን ገልብጦና ከዛ እንገራኝ ስጨርስ።
እሺ፣ እሺ ይቅርታ፣ ይቅርታ።
እሺ።